ከለምኩኝ ቤት ቤት ነው የምለጫው።
አሁን ልጅ እንትን ብሎ አስገብቶኝ ነበረ። እንትኑ የኔ ሰማንያ ስምንት ዜሮ አራት እናንተ ጋር አይሰራም። ለምንድን ነው ምን አልከኝ?
ሰማንያ ስምንት ዜሮ አራት አሁን እኔ በሰው ልደውል፣ በእኔ ቁጥር ግን አይሰራም።
ካርድ ከሌለህ አይሰራም፣ በፓኬጅ አይሰራም።
ካርድ እያለውም አይሰራም እኮ ነው። ካርድ አለ አሁን ያ በእውነት?
መቶ- አዎ፣ መቶ መቶ ምናምን ብር አለ ያ አይሰራም።
okay፣ እኔ እንጃ check አደርጋለሁ። ግን ካርድ እስኪ ካልሆነ ቁጥሩ- አይ፣ ይሄ ይሄ አይደለም ሌላ ቁጥር ነው።
ምን ነበረ ጉዳዩ?
ወደ እናንተ ሁሌ መደወል ስፈልግ ስልክ አይሰ- አይጠራም እናንተ ላይ okay፣ እሺ፣ እሺ።
ዜሮ ዘጠኝ አስራ ሶስት ልንገር
ምን ምን ነበር?
አሁን ደወልኩ። አሁን የደወልኩልሽ በሰው ነው ገብቶሻል።
ገባኝ። አይ ምንድን ነው አሁን እኔ እንድረዳ የፈለግከው ነገር?
አንድ ወደ እናንተን ደውዬ ለማግኘት
እሺ፣ እ-